ቤርሳ ቤት ነኝ። አቤት ምሳ ቤት ተቃራኒ ወርደር ይዤ ነው። እስኪ አንዴ ልንገርሽ አውጪልኝ። ዘጠና ስድስት ስልሳ እና ዘጠና ስድስት ሰባ የፈለጋችሁን አውጡ፣ ብቻ አንዱን አውጡልኝ።
ዘጠና ስድስት ስልሳ እና ዘጠና ስድስት ሰባ ሰባ መስመር ላይ ጠብቀኝ። ኮናርክ የት ነው ያለው? ሚኪያስ
ኮናርክ ኮናርክ ኮናርክ እዚያ እንትን አካባቢ ነው። ይሄ ደስ ጌል አካባቢ እሺ፣ okay፣ እሺ። ቦሌ ኦምታ አፓርትመንት የት እንደሆነ ታውቂያለሽ? ቦሌ ኦምታ አፓርትመንት እ ሚኪያስ ወይ ሌላኛው order ስንት ነው? ዘጠና ስድስት ሰባ ነው ያልከኛ?
እሺ። ቆይ አዎ፣ ዘጠና ስድስት ሰባ ነው ያልኩሽ።
ሰማንያ አምስት
ዘጠና ስድስት ሰባ አርብ ዘጠና ስድስት ሰባ
ከየት ነው የሚነሳው? ዘጠና ስድስት ሰባው ተካዲ በርገር
ወዴት?
ወደ ወሎ ሰፈር ክ- ጊዜ ባር ምናምን ነው የሚለው
እሺ ይሄኛው የኮናርኩ የት ነው የሚሄደው?
የኮናርኩን አላውቀውም ጂና